ጠልቄ መሄድ እፈልጋለሁ። የእኔ እርካታ ያንተ ክብር ነው። ላይላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና መንፈስ ቅዱስ ብቻህን ሙላኝ ተቆጣጠረኝ። እኔ ያላንተ ምንም ነገር የለኝ። ሰው ሁሉ ይሄዳል ወደ የአምላኩ ሰዓቱ ሲበቃ ከዝች ዓለም ልኩ። ለእኔ እኔ አንተ ነህ የነፍሴ ውሳኔ፣ ከኀጢአት ያዳከኝ ኢየሱስ መድህኔ። መደምደሚያዬ ነህ የሕይወቴ መጨረሻ፣ በጓደኛ ያለህ አልማዜ ንብረቴ